ሰላም ናይ ሰላም ናቸው ሰላም ሰላም ሰላም አለን ትናንትና በቤት ቤት ገብቼ እንትን ወደ አካውንት ያስገባ ኮንፍሮም ብሎ ቆሟል።
እሺ በዚህ ስልክ ነው
አይደለም እሺ ዜሮ ዘጠኝ ዘጠኝ
ዜሮ ሁለት እሺ
አርባ ስምንት እሺ
ዜሮ ስድስት እሺ ሁለት እ
ዜሮ ስድስት ሁለት መጨረሻ ዜሮ ዘጠኝ ዜሮ ሁለት አርባ ስምንት ዜሮ ስድስት ዜሮ ዘጠኝ ዜሮ ሁለት አርባ ስምንት እሺ
ዜሮ ስድስት ሁለት ሁለት አረ ልክ አይደለም ቁጥሩ
እሺ እሺ ቆይ እስኪ አዎ ተካክለ ደውልልኝ እሺ እሺ